Hello ጤና ይስጥልን ዶክትዩ እግዚአብሔር ይመስገን። እሺ እኔ ይቻላል ምዝገባ ላይ ነው። እሺ እሺ እና የእንትን ምንድን ነው ክፍያው አስር ሺህ ብላይ ነበረ እስከ የካቲት ሀያ አምስት አዎ እስከ የካቲት 25 10 ሺህ ብር ነው ልዩ ቅናሽ ላይ ያለ ነው።
So የእንትን ለመመዝገብ payment term ኡ ማለት ነው በ term መክፈል አይቻልም አምስት ሺህ ብር ከዛ በኋላ ምናምን አይቻልም ወይ አይ ሙሉ ክፍያ አንዴ አንዴ ነው። ክፍያው አንዴ ነው። ሙሉ ነው አንዴ ነው መጀመሪያ ላይ አንዴ ነው። አዎ ለሶስት ወሩ ነው። አንዴ ነው ክፍያው።
በቃ እሱን check ላግቢ እሺ እሺ የ term ግን ለምን አላታዘጋጁም ነበር በቃ ለነገሩ የመጨረሻው ነው አዎ ይሄ የመጨረሻ ነው። አራተኛው ዙር የመጨረሻው ነው ለጀማሪ ሲበል። እሺ እሺ እሺ